ሄሎ፣ አይሰማም?
ሄሎ ይሰማል። ጤና ይስጥልን ሰላም አብሮ ይስጥልን።
አለ እ አንበሳ ሀያ አራት ድልድይ ላይ ማለት ነው ያለ ማስታወቂያ፣ የእናንተ ማስታወቂያ
እሺ፣ ፍቃድ አለው
የምን ማስታወቂያ?
የእንትናችሁ የሕክምና ማዕከል የሚል ዋሽንግተን የሕክምና ማዕከል የሚል አለ።
አዎ አለ።
ፍቃዱን አሁን በዚህ ስልክ ትልኪልኛለሽ?
እ ሊመጣ ነው።
እሺ፣ ስልኩ ይታያል አይደል? እኮ ይታያል አይደል? መልሼ ልደውልልህ እንዴ?
ስልኩን ልንገርሽ?
አይ መልሼ ልደውልልህ። የት አካባቢ ነበር ያልከኝ?
ሀያ አራት ድልድዩ ጋር ወደ ሀያ- አንበሳ ባስ overpass ላይ ያለው ድልድይ ማለት ነው።
ሀያ አራት ድልድዩ ጋር። እሺ ካቶሊክ church ጋር እሺ፣ መልሼ እደውላለሁ።
እኮ እንዳትቆይ፣ አሁን ሊነሳ ነው።
እሺ እሺ